Good afternoon, Capital Spa. Zuhan speaking. How may I assist you, please?
ካፒታል የለም።
አዎ የኔ እመቤት እሺ፣ እንዴት ዋላችሁ?
ሰላም። እንዴት ዋሉ?
እግዚአብሔር ይመስገን። ሰ ሮለኛ አለ ምን አሉኝ?
እም?
ምን አሉኝ? ይቅርታ የኔ እመቤት summer camp ለልጆች አለ ነው።
ምዝገባ ተጀምሯል።
አንዴ ጠብቁኝ፣ መስመር ላይ ምዝገባ ሰመር ካምፕ እሺ።
ተጀምሯል። አዎ እያሳኙ ነው። ሪቾ summer camp ምዝገባ ተጀምሯል። አዎ አትዝጊው ባይ። አዎ የኔ እመቤት ተጀምሯል።
እሺ፣ በ- መረጃ ትሰጭኛለሽ? የተወሰነ ለ- እሺ ከስንት ዓመት እስከ ስንት ዓመት ነው? ምን ምንድን ነው ያለው? ክፍያው እንዴት ነው? ምናምን ብለው እሺ ስልኮትን ይስጡኝና እዛው ከእንትኑ ጋር ላገናኘው። የኔ እመቤት ስልክ ቁጥሮትን እሺ፣ ይስጡኝ።
እሺ እናቴ አስራ አንድ ዜሮ ዘጠኝ አስራ አንድ አስራ ዘጠኝ አስራ ዘጠኝ ሰማንያ አምስት ሀያ ሰባት ሰማንያ አምስት ሀያ ሰባት ያው አሁን ይደውልሎታል። ኔ ቤት እሺ፣ እሺ እናቴ አመሰግናለሁ።